ሄሎ ጤና ይስጥልን እንደማያችን ከቢጃ ኢትዮጵያ ነው የምንደውለው። ደውለውልን ነበረ በሌላ እሺ።
ስልክ አ
number ኦትን ደግሞ ይነግሩናል። እባክዎትን እሺ ፊልም ውስጥ እኮ ናት ይቺ ድራፍቷ እንትን የለም በረዶ ማቀዝቀዣ
አዎ እሱ ገብቶኛል። TIN number ኦትን መ- መልሰው ይንገሩን
እሺ ሁለት ዜሮ
እሺ አስራ አምስት አስራ ስድስት
እሺ አርባ አንድ ዘጠና ዘጠኝ
አርባ አንድ ዘጠና ዘጠኝ አ
ልዩ ቦታው የት አካባቢ ነው ደንበኛችን ቤቱ የሚገኝበት?
ቤት የሚገኝበት
አዎ
ቤት የሚገኝበት ሴሳ ቅርንጫፍ ነው የሚባለው ሴሳ ነው የሚባለው ሴሳ
የት ሀገር ነው?
ዲላ
ዲላ ኬሳ
ሴሳ
ኬሳ ነው ያሉት ደንበኛችን ሴሳ ሴሳ
ኬሳ
ሴሳ ሴሳ ሴሳ ሳይሆን ሴሳ
ኬሳ
አ
እሺ እናመሰግናለን ደንበኛችን እሺ ማለት